Hello?
Hello.
Hello.
አቤት ምን ልርዳው?
ሰላም ነው?
ሰላም።
አለን አንድ ትኬት ልኬላችሁ ነበር። አንድ በአንድ ይላል። ምን ማለት ነው?
ም፣ ትኬት ቴሌግራም። እስቲ ቴሌ- ትኬት ቁጥሩን ንገሩኝ።
ምን አልሽኝ?
ትኬት ቁጥሩን ንገሩኝ።
ቁጥሩን አዎ፣ ticket number ኡን ወይ cashier ID ውን ወይም ticket number።
cashier ኮዱን እንግዲህ አስራ ሶስት ሰማንያ አራት ቆይ አንዴ መስመር ላይ ጠብቁኝ። አንዴ ቆይ። እሺ፣ አስራ አስራ ሶስት ሶስት ሰማንያ አራት ሰማንያ አራት ሰማንያ አራት
ሰላሳ ዘጠኝ ሀምሳ ሁለት አርባ ዘጠኝ ሀምሳ ሁለት ሰላሳ ሰላሳ ዘጠኝ ሰላሳ ዘጠኝ ሀምሳ ሁለት እሺ አንዴ check እያደረኩሎት ነው። መስመር ላይ ጠብቅ።
እም።
እሺ ምን ነበረ ጥያቄው?
ጥያቄው ተመላሽ ነው የሚለው ግን አንድ በአንድ ይላል። አንዱ ቡድን ማለት ነው።
አዎ እዚህ ላይ የሚያሳየው ልውስድ ነው። ምንድን ነው ጥያቄው?
ጥያቄ አን- አንድ በአንድ የሚለው ለምንድን ነው ነው? ምን ማለት ነው? ምን ተጫዋታዋ አንድ ዜሮ ይላል ሳየው እኔ አሁን ፍለሽ ስኮር ላይ ሳየው አንድ ዜሮ አልቋል ይላል።
አንባንድ የሆነውን ነው ቮይድ የሚለውን ነው።
እ ሪሎድ አድርጌሎታል አይቶታል። ድጋሜ
እ አላየሁትም ሪሎድ አድርጌሎታል አላዩትም።
አላየሁትም።
እስቲ እዩትና
ኦኬ እሺ፣ አርሜሎታለሁ። ድጋሜ ሪሎድ አድርጌሎታለሁ።
እ